ጊዜ ሄሎ ሄሎ
አቤት ዶንኪ ቲዩብ ነው ምን ልርዳዎት?
እንደምን አለሽ?
እግዚአብሔር ይመስገን።
አለው ማስታወቂያ አይቼ ነበረ ስራ ልትቀጥሩ ፈልጋችሁ እንትን ብላችኋል መሰለኝ አውጥታችኋል ማስታወቂያ እሺ ምን ላይ ነው ያዩት ማስታወቂያውን?
ቲክቶክ ላይ
እሺ ዶንኪ ቲዩብ ላይ ገብተው ሙሉ ቪዲዮውን ይዩትና ከቪዲዮ ስር ባለው link apply ያድርጉ።
okay እሺ እሺ እናመሰግናለን።
እሱ እንትን ላይ ነው ዩቲዩብ ላይ ነው አዎ ዶንኪ ቲዩብ ላይ ዩቲዩብ ላይ መልካም እሺ እሺ እማዬ